ስላጋጠምከኝ ድንግል አቤት አቤት አቤት
ቂል አደረገችኝ ጨለምን ሰውዬ እከተላት ጀመር የኔን ጉዳይ ጥዬ አቤት አቤት ምን እንዳረገችኝ እኔ ምን አውቃለሁ
አቤት አቤት ናብላኝ ናብላኝ ተከትያታለሁ አቤት አቤት አቤት አቤት ፍቅሯን እንደ ወንጌል እያስተማረችው ምነዋ አስቀድማ መድገሙን ተወችው ገና ባይን ፍቅር እያንከራተተችኝ ይቺ ልጅ ከምኔው ከእግሯ ስር ጣለችኝ
አቤት አቤት አቤት
በከንፈር ጥብብህ ጅምሩን ሳልቋጨ አወይ የጅል ፍቅር ስሞ ስሞ መተ አብዬ ስጠብቅ ወየ ሞኝ መላ እኔ አፌን ከፍቼ የሚጎርሰው ሌላ የሰማዩ ጌታ የምድሩ ባለቤት እንዴት ካለችው ጋር አጋጠምከኝ ድንገት በውጥን በውጥን ጀምራ ተወቺ አስቀደሰች እንጂ መቼ አስደገመች አጥር ጥጋ ቁማ መጣሁ ያለችው አስደግፋው ቀረች ልቤን አቄለች እንግዲህ ከበሯ ከደጃፏ አልደርስም ሴት ልጅ ካልወደደች ቋንጣ አትበጥስም ለማይችል አይሰጠው ላይጠግን አይሰብረው አታምጣብኝ ስለው አምጥቶ ከምረው እንደ ቄስ አለቃ እንደ መሪ ጌታ ወድገም ጀምራለች አቡን ተጠግታ መጣች ልታስክደኝ በዓይኖቼ እያየኋት አሁን የት ይገኛል እንደ ሴት ብልሃ የሰማዩ ጌታ
ጌታዬ